ጤና ይስጥልኝ ቤት
hello ሰላም ናት። withdraw አድርጌ ብር ቀርቶብኝ ነበር።
መቼ ነበር ዛሬ ነው ቤት ቤት ስልክ ቁጥር የደወልክበት ነው?
አ- አይደለም የተላ- የተላከው ነው ወደዚህ
አይ ቤት ቤት ስልክ ቁጥር ንገረኝ።
ዜሮ ዘጠኝ ስልሳ ዘጠኝ እሺ ዜሮ ሶስት እሺ ዜሮ አንድ ሀያ ሶስት
እሺ ጠብቀኝ። አስር ሺህ ብር ነው።
አስር ሺህ ብር አዎ።
እሺ ጠብቀኝ አንዴ። ቴዲ ነው አይደለ? account አዎ።
number ኡ የደወልክበት ነው አይደል?
አዎ፣ ራሱ
እሺ confirm አድርጌልሃለሁ። አሁን processing ላይ ነው እና ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል።
እሺ፣ እሺ እሺ።
መልካም ቀን። እሺ